ጤና ይስጥልኝ ጤና ይስጥልኝ ደንበኛችን መስመር ላይ ነው።
ምን አልሽ?
ከአሪፍ ፔ ነው የምደውለው። ደንበኛችን ደውለውልን ነበር። ይቅርታ መልሼ ደወልኩኝ።
ችግር የለውም።
የትኛው betting site እሺ።
ላይ ነው withdraw ሲያደርጉ አሁን available እያሉት ያለው?
እ፣ soccer soccer
Soccer Bet
አዎ ነው ደንበኛችን።
እ እ እ?
soccer አዎ አዎ አዎ አዎ
እሺ፣ soccer ነው።
እናመሰግናለን። መልካም- እሺ።
እሺ እሺ እሺ